ጤና ይስጥልኝ። ጠብታ አምቡላንስ ይመስልኝ አብሮ ይስጥልን።
አምቡላንስ ፈልጌ ነበረ እሺ ይቻላል። ከየት ወዴት ነው?
ከሲጋ ወደ እንትን ነው ካሳንቺስ መቅረዝ ሆስፒታል
ቀጠሮ ነው ወይ?
ቀጠሮ አይደለም እሺ
እ ወ- ማለት እንደ emergency ለመውሰድ ፈልጌ ነው።
እሺ። ግን ደውላችሁ አሳውቃችኋል አይደል? አልጋ አ- ደው- ምናምን አድርጋችኋል?
አይ አላደረግንም። መጀመሪያ check ላደርግ ብዬ ነው። አምቡላንስን እኛ ጋር አለ available ነው አሁን ላይ።
available ነው።
አዎ
እሺ እሺ እሺ check አድርግና መልሰህ ደውልልኝ።
እሺ እሺ፣ እደውላለሁ። እሺ እሺ፣ thank you